Halo, ጤና ይስጥልኝ በእርሶ?
ሄሎ
ሄሎ፣ አቢ
ምን አለ?
ብሩ ብሩ ቤት ቤት ቤት ቤት ነው። ሄሎ አዎ፣ ቤት ቤት ነው የደወሉት።
አ ቤት ቤት ነው የደወሉት። ምን እንርዳው?
እን- በህንድ ነው የምገባ ብሩ
መቼ ዊዝድሮ ያደረጉት ነው?
ሶስት ቀን ነው የሚዋለ አሁን
okay ከዛ የ- ደግሞ ደውልካ ደውልካ አልመልስም አሁን አሁን ደግሞ አልመልስም
ስንት ብር ነው?
ዘጠኝ መቶ ብር ነው ዘጠኝ መቶ ብር።
አ- አምስት መቶ አንድ አም- አራት መቶ ደግሞ አንድ
ስልክዎን ይንገሩኝ አንድ ጊዜ። ቤት ቤት።
ዜሮ ዘጠኝ አስራ አምስት እሺ፣
አስር እሺ፣
ዜሮ ሁለት እሺ።
ስልሳ ሰባት
እሺ ቼክ ላድርግሎት። መስመር ላይ ጠብቁኝ። hello፣
አ ለ SantimPay ሪፖርት እናደርጋለን። ትንሽ ጠብቁ፣ ይገባሉታል።
እዚህ ሶስት ቀን ነው እንደሱ ነው የሚላለ ምንም አልገባም በ
አዎ፣ ትንሽ አንድ ሁለት ሰዓት ይጠብቁትና ስልክ ልስጦት የሚደውሉበት SantimPay እሺ ዘጠና ሶስት ስልሳ ብለው short code ነው።
ለሰላሳ- ዘጠና ሶስት ስልሳ
ሰላሳ
ዘጠና ሶስት ስልሳ ዘጠኝ ሶስት ስድስት ዜሮ ሰላ- ዘጠና ሶስት ስልሳ ስልሳ ሙሉ አዎ፣ እዛ ላይ ደውላቸው ትንሽ ይዩትና እኛ አሁን ሪፖርት እናደርጋለን። approve እንዲያደርጉልዎት ትንሽ ይጠብቁ።
እሺ እሺ፣ ስለደወልን አመሰግናለሁ። መልካም ቀን።
thanks